Hello አቤት አቤት ጤና ይስጥልኝ።
ጤና ይስጥልኝ።
ከድር አጋር ነበር የምደውለው አባይ ቴሌቪዥን እሺ አጋር ለመሆን ተመዝግበ ነበረ።
አ አዎ ስልሳ ሁለት ሀምሳ አንድ ላይ text አልደረሰህም?
አልደረሰ አላየሁትም። busy ነበርኩ። ስሌው መልሽ የደረሰኝ ነገር የለም።
በቃ እሺ ይኸውና ስንት ነው እንትናችሁ message ኡ መላኪያ ቁጥራችሁ?
ስልሳ ራሱ- ሁለት ሀምሳ አንድ
አይ አልደረሰኝም። በሱ እርግጠኛ በቃ እሺ አሁን እልክልሃለሁ።
እሺ እሺ እሺ